Hello ሰላም ነው።
ሰላም እንዴት ነህ?
እንዴት ነሽ? እግዚአብሔር ይመስገን። ኃይሉ ከቻናሉ አለቀልኝ። ይሁን እ ምን ነበረ ዋይቢ ጉድ አስገብተን ነበረ ቅዳሜ ለታ።
ተደውሎልሃል?
አይ አልተደወለልኝም። መጥቼ በምን ነበር የገባ
አዲስ አበባ ነዋ። ስድስት ሺህ ብር ከፍለናል።
እኮ ቅዳሜ ገባ እኮ ወዲያው አያልቅም።
አይ መቼ ይፈርማሉ ብለውን ነበር፣ ነግረውን ነበር። እኛ የእኛ ስራ በጣም አስቸኳይ ነው፣ ጫኑ ላይ ነው። ስለዚህ የማሽን ብለን- ቁጥር ትነግረኛለህ? ወዲያው እ- ስለማያልቅ ነው።
እሺ ማየ ቆይ ልንገርሽ፣ እዛው ላይ ጠብቅኝ።
የማሽን
የማሽን ቁጥር እሺ የማሽን ቁጥር እ፣ እሺ የማሽን ቁጥር እ፣ የሰጠችኝ ወረቀት ላይ እያየሁት ነው።
አዎ የማሽን ቁጥር ትነግረኛለህ?
ዜሮ ዜሮ ስፋት ነው
CDB ነው ነው CMA ነው? የ spelling ኡን ንገረኝ። የማሽን ቁጥር spelling ቲኤምኤ
ሲኤምኤ ሲኤምኤ ነው ቲ- ቲ ነው? እሺ ሲኤምኤ ቲኤምኤ ዜሮ ዜሮ ዜሮ አራት ዜሮ CMA አራት ዜሮ ስልሳ ስምንት ስልሳ ስምንት check አድርጌ ላሳውቅህ።
መልሼ ልደውል ነው አዎ መልሰህ ደውል። check አትንኪው።
ያድርግ። ይቆጥርብሃል።
እሺ እማዬ እሺ እሺ አመሰግንሻለሁ እሺ እሺ